ሲቋቋም ዘመርቆሬዎስ አቡን
ዘመ ሰማይት ምመን በሰማይ ብፁር ሰማይት መርቆሬዎስ ዘመጠወ ነፍሶ በእንተ ክርስቶስ አክሊለ ስምነሳ ዘመዊእ እስመ ተጋደለ ሰናየ ገድለ እስመ ኢተአደወ ወኢተአተተ እምዘዚአሁ አቅም ሐረይዎ ሕዝብ ለመርቆሬዎ ሰማዕት ምእመን በሰማይ ጸለዩ በስልዮስ ወጎርጎርዮስ ሀበ ስሉ ለቅዱስ መርቆሬዎስ ሰአሉ ወይቤሉ ቀተርኮኑ ለኦልያኖስ ደነነስል ከመኦ ዘይብል ወተፈስሁ ባስልዮስ ወጎርጎርዮስ ወሃሎ አዱ ብሲ ዘስሙ ፔሩፓድየር ዘበትርጓሜው መርቆሬዎስ ብይል ነገረ ገድሉ መሪር ለተናግሮ እጹብ ግብር ወዲበ ርእሱኒ አክሊል በትምህርተ መስቀል ሰማይተ ባልሃ አስሞሙ አጽንሃ ንስየብሖ ለእግዚአብሔር ስቡሃ ዘተሰብአ በፍስሃ ወበሰላም ጸውዖሙ ውስተ ርስቱ